ሄሎ ጤና ይስጥልኝ። ዋሽንግተን medical center እባክዎ ምን ልርዶት?
የ brain MRI ለማሰራት ነበር እና ለመቼ ይደርስልኛል?
ውጤት ይደርሳል ለዛሬ
ለመቼ ለዛሬ ይደርሳል።
ለዛሬ ይደርሳል?
አዎ፣ ወይም እዛው ደግሞ ፊት ለፊት ያሉትን የ MRI reception ስልክ ልስጦትና እነሱ ማናገር ይችላሉ። ድንገት ስራ ከበዛባቸው ምን ያህል time እንደሚወስድ ይነግሮታል።
Okay፣ የት አካባቢ ነው branch ኣቸው?
ቦሌ ሩዋንዳ ወደ እኔም- ሚካኤልም የሚወስደው መንገድ ላይ እንገኛለን።
Okay ቦሌ ሩዋንዳ።
አዎ።
እሺ።